በሰውና በመላእክት ልሳን ብናገር ተራራውን የሚንድ እምነት በውስጥ ቢኖር ለድሆች ባካፍል በሙሉ ያለኝን ስጋዬንም ለእሳት ምሰጥ እንኳን በሆነ ይህ ሁሉ በአንድነት ለኔ ቢደመር ከቶ አይጠቅመኝም ከሌለኝ ፍቅር ይህ ሁሉ በአንድነት ለኔ ቢደመር ከቶ አይጠቅመኝም ከሌለኝ ፍቅር ፍቅርን ስጠኝ ኢየሱስ ፍቅርን ስጠኝ ፍቅርን አብዛልኝ አምላኬ እርሱ ነው ሚጠቅመኝ ፍቅርን ስጠኝ ኢየሱስ ፍቅርን ስጠኝ ፍቅርን አብዛልኝ አምላኬ እርሱ ነው ሚጠቅመኝ የሁሉ ማሰሪያ የሆነውን ፍቅርን ስጠኝ በእውነት ደስ የሚለውን ፍቅርን ስጠኝ የሚታገስ የማይቀናውን ፍቅርን ስጠኝ በደልን የማይቆጥረውን ፍቅርን ስጠኝ ባዘኑ ሳላዝ በደስታው ሳልስቅ ሳልካፈለው የወንድሜን ጭንቅ ባዘኑ ሳላዝ በደስታው ሳልስቅ ሳልካፈለው የወንድሜን ጭንቅ ላየሁት ለማውቀው ፍቅርን ከነፈኩኝ አንተን ወድሃለው እንዴት እላለሁኝ ላየሁት ለማውቀው ፍቅርን ከነፈኩኝ አንተን ወድሃለው እንዴት እላለሁ ፍቅርን ስጠኝ ኢየሱስ ፍቅርን ስጠኝ ፍቅርን አብዛልኝ አምላኬ እርሱ ነው ሚጠቅመኝ ፍቅርን ስጠኝ ኢየሱስ ፍቅርን ስጠኝ ፍቅርን አብዛልኝ አምላኬ እርሱ ነው ሚጠቅመኝ የሁሉ ማሰሪያ የሆነውን ፍቅርን ስጠኝ በእውነት ደስ የሚለውን ፍቅርን ስጠኝ የሚታገስ የማይቀናውን ፍቅርን ስጠኝ በደልን የማይቆጥረውን ፍቅርን ስጠኝ ለይምሰል ያልሆነ ፍቅር በኑሮዬ አንተን እንዳስከብር ለይምሰል ያልሆነ ፍቅር በኑሮዬ አንተን እንዳስከብር ፍጹም የሆነውን ፍቅርን አብዛልኝ ራስ ወዳድነትን ከኔ ያርቅልኝ ፍጹም የሆነውን ፍቅርን አብዛልኝ ራስ ወዳድነትን ከኔ ያርቅልኝ ወንድማማች መዋደድ ልበርታ በጠላቴ ሽንገላ እንዳልረታ በወንድማማች መዋደድ ልበርታ በጠላቴም ሽንገላ እንዳልረታ ዘመኑን ልዋጀው በመንፈስ መርምሬ ፍቅርህን ልታጠቅ ልልቀቅ ከቀድሞ ጨምሬሽ ዘመኑ ልዋጀው በመንፈስ መርምሬሽ ፍቅርህን ልታጠቅ ከቀድሞ ጨምሬሽ ፍቅርን ስጠኝ ኢየሱስ ፍቅርን ስጠኝ ፍቅርን አብዛልኝ አምላኬ እርሱ ነው የሚጠቅመኝ ፍቅርን ስጠኝ ኢየሱስ ፍቅርን ስጠኝ ፍቅርን አብዛልኝ አምላኬ እርሱ ነው የሚጠቅመኝ የሁሉ ማሰሪያ የሆነውን ፍቅርን ስጠኝ በእውነት ደስ የሚለውን ፍቅርን ስጠኝ የሚታገል